ውሎ ገጥመን አደለን ታድናታለ ወይስ ትገላታል? ምርጫ አንተ ነው። ባትፈልግም እንድመርጥ ተገዳ አገርም ማዳን ካለብህ ጊዜው አሁን እንደወጣ እንዳቀረ Let's go ተነስ ተነስ ተነስ ተነስ ተነስ ተነስ እኔስ ምን አረኩላት ለአገሬ ለኢትዮጵያ በማንም አልተካት የሌላት አምሳያ ሲነኩሽ እያየሁ ሊያጠፉሽ ከምድር ታላቋ ሀገሬን ሊያደርጉብኝ መንገድ መሰሪ ነው ልቡ ካልበላው አትብላ መበለጥ የማይወድ የጅቦድ ጎተራ ከነግስ አንግስ አምልታ ጠጥታ እንዴ ካልነከስ ኳልክ የእናትህን ውለታ መኖርን እየቻልክ ይቅር በሉኝ ፍቅር ጭራሽ ጉድጓድ ቆፈርክ አገሬ ልትቀብር በልበ ቆፈርከው ውስጥ አንተ ሂድ ግባበት ከእኛ ጭቃ የለም ልባችን ነው ያለት በቃ ጀምረሃል ለኩሰሃል እሳት ገሃነም ስትመኝ ላይቀር ልትገባባት በል ተዘጋጅ ጓዴ ጉዞ ነው ወደ ላይ በሚስትና በአገር ማን ሲቀልል ልታይ አሳዶ ይግረፍ ያንተው ሴራ ጅራፍ አገሬ እንድትደርስ ከልማቷ ደጃፍ እምቢ ካለ በቃ አባረ ግረፈው ከሀገር ማን ይበልጣል ስኖሮ ምኖረው ካልጋት ኩልሙት ሲል ከመርዝ ላይ ቀርቶ ስትሆሚ ይዘ ደሞ ስትሄድ ፈርቶ እንዲያው ስፈርድብሽ አለቅም ይልድፍሽ አንዱ ሲወድቅ ላንቺ ሌላው ሲዝትብሽ ጥልቅነሽ ሚስጥር ነሽ ይብላይ ላላወቅሽ ዛሬም ልጆች አሉሽ ፊትሽ ሚወድቁልሽ ምንስ በድለሽ ነው እንዴ ጨከኑብሽ በስጋሽ ደልበው ያልሳሱት ላጥንትሽ ይኸው ትንሽ ትልቅ ገበሬው ሚሊሻ እሱም አልበቃ ሲለ ከፈረስ እስከ ውሻ እንዲያ ሲዘምትብሽ በየጫቃው በጢሻ ምን ግን ቢያቀምሱት ነው ሊያጠፋሽ የሚሻ ያሉላባ ነጋ የዮሐንስ ሀገር ምን አረም በቀለ ከጀግኖቹ መንደር በያሬድ ዝማሬ ሲነቃ እንዳልነበር ይኸው በቦምብ ዛሬ መቅደስ ፈት ጀመር ስማ ወጣት ከሆንክ ከማር ከሄርሜላ ለቀረው ትውልድ አበጅለት መላ ኋላ ግን እንዳይቆጭህ ያጣለች ከለላ ቁርጥ ያለ እንደሆነ የኋላ የኋላ ወጣትን ጠላትም ከሩቅ ተመልክቶ በእንቃ ሰላምታ ባጉልቶ ፈንቶ አብሮ የበላውን ስንቱን ነገር ረስቶ ማሰብ ተስኖታል አጉቶ አስፍቶ አስፍቶ አስፍቶ አስፍቶ ማየት አቅቶታል አጉልቶ አስፍቶ ኢትዮጵያ በልጆቿ ታፍራና ተከብራ ለዘላለም ትኑር።